ጨርቅህ ሰበብ ሰበብ ሁን ሲል ባንተ እርግብ ሰበብ ደስታዬ ከመረው እንደ ድንጋይ ክብር ዓለም ሌላ መስሎኝ ብዙ ብዙ ስማኝ ዓለም ሌላ መስሎኝ ብዙ ብዙ ስማኝ መኖር ጋር መጀመርኩ ኮንፈረንስ ስምር ቀኝ ምን ነፍስ ለነፍሴ ስማረኝ ቀኝ ምን ነፍስ ለነፍሴ ዝማሬ እድሜን ለካሁት በፍቅር ጅማሬ እድሜን ለካሁት በፍቅር ጅማሬ ይመስለኝ ነበር ድሮ ፍቅር የገራገር መስለኝ ነበር ድሮ ፍቅር የገራገር አፌን ፈታሁ ገና ስላንተ ስናገር ምንቀረህ ልበልህ ፀጉሬንም መቆጥረሃል ምንቀረህ ልበልህ ፀጉሬንም መቆጥረሃል ታሪክን ገልብጠህ እንደ አዲስ ፈጥረሃል ውድ የኔ ነህ ለነጠላ ነፍሴ ተጥላን የሞላ ፍቅር ላንተ ነው እንደ ፀሐይ ጨረቃ ዘመኔን ላሰላ ሁሌ የሆነልን ብራቀን ወረት እንደ ሰማይ የራቀን ሁሌ የሆነልን ብራቀን ወረት እንደ ሰማይ የራቀን ያሳለፍኩት ዘመን ካላንተ ፍቅር ያሳለፍኩት ዘመን ካላንተ ፍቅር ቅድሜ ይሰረዝ ተቆርጦ ይቅር ፍቅር ከሞላበት የትም ሁን ይመቸን ፍቅር ከሞላበት የትም ሁን ይመቸን ፍቅር ጎደለው ዓለም ይሰለቸን ለመለም ሰውነት የባምራ ሰውነት ለመለመ ሰውነት ኧረ አምሯል ሰውነት ቅንፍርክን በጎርስ አቅፌህም ለእናቴ ቅንፍርክን በጎርስ አቅፌህም ለእናቴ አፈ ከከንፈሬ ላፍታ ሳይነቀል አፍህ ከከንፈሬ ላፍታ ሳይነቀል ቀንና ሌሊቱ አብሮ ይቀላቀል ዓለም ያሳየኸኝ ስንቱ ይቆጠራል ዓለም ያሳየኸኝ ስንቱ ይቆጠራል የፍቅር አባት ነህ ስሙ ባንተ ይጠራል ውዴ የኔ ነህ ለነጠላ ነፍሴ ተድላን የሞላ ፍቅር ላንተ ነው እንደ ፀሐይ ጨረቃ ዘመኔን ላሰላ ሁሌ የሆነልን ብራቀን ወረት እንደ ሰማይ የራቀን ሁሌ የሆነልን ብርሃን ቀን ወረት እንደ ሰማይ